Hello
ተቋርጦብኝ ነው እንትን ከባሙስ ከባሙስ በኩል approve አልተደረገም። ከባሙስ በኩል approve አልተደረገም።
save አልተደረገም።
ከባሙስ approve አልተደረገም። ባሙስ ጋር ደውለው approve ማስደረግ አለብዎት።
አዎ ባሙስ ጋር እንትን active ማድረግ አለብኝ።
አዎ ባሙስ approve ማድረግ አለበት።
ስንት ነው ቁጥራቸው?
ዜሮ ዘጠኝ ሰባ አራት
እሺ ዜሮ ዘጠኝ ሰባ አራት ሰባ- ይሰራል ሰላ- ማለት
አሁን ላይሰራሎት ይችላል፣ እርግጠኛ አይደለሁም።
እሺ ዜሮ ዘጠኝ
ሰባ አራት ሰላሳ አራት
ዜሮ ዘጠኝ ሰባ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ አራት አዎ
እሺ ወይ መመለስ ይቻላል እንዴ ወደዛው
እኛ ጋር ሲጀምር አልደረሰም። እኛ ጋር ቢደርስ እና process ጊዜ ቢወስድቦት ይመለሳል። አሁን ግን እኛ ጋር አልደረሰም።
አይቻልም እ? አመሰግናለሁ